Hello ሰላም ነኝ።
Hello ኤርሚያስ ፈልጌው።
ኤርሚያስ ኤርሚያስ አዎ እ- ደውልለታ። የኤርሚያስ ስልክ የለህም?
አ- አ- ስልኩ የለኝም።
ኤርሚ ታገረኝ።
ስልክህን ስጠኝ። ሰው ፈልጎክ ነው። ኤርሚን ፈልጌው ነው እ ማነህ?
ገብረ ህይወት ነኝ።
ገብረ ህይወት አዎ ገ- hello ገብረ ህይወት ወይ እደውልልሃለሁ ብለሃል። እሺ እሺ፣ አሁን እ፣ ስለምፈልገው ነው። እሺ እሺ እደውልልሃለሁ ገብረ እሺ ህይወት። እሺ አባ